ጤና ይስጥልኝ። አሪፍ ቢራ እንዴት ነው የባኮ መረጃ?
ሲስተር ተልዋካል ኢብ ላይ ምንድን ነው ቴሌግራም
ምን አለ?
ቴሌግራም ላይ ማለት ነው እሺ
ስክሪንሹቱና ሁሉም ነገር ተላከዋል።
ልከውልናል። እሺ
አዎ አሁን ያስፈልጋል። ወይም የኔ አካውንት ቱ ኤግስ ስፖርት ብሩ አስገባውና ወይም የኔ ሲቢ ብር አስመልሳችሁ።
እሺ ደንበኛችን አስመዝግበው ነበር ከዚህ በፊት።
አዎ ነግሯል።
እሺ ስሞትን ይንገሩኝ።
ስሜ አይደለም screenshot ሪፖርቱ ማለት ነው።
ገብቶኛል። ደንበኛችን ለማረጋገጥ ስሞትን ይንገሩኝ።
ኑረዲን ሙሕየዲን አብድ ነው።
ኑረዲን።
አዎ
እሺ ደንበኛችን ጉዳዮች ለሚመለከተው አካል ተላልፉሉትን።
አዎ
እሺ ደንበኛችን አሁን አዲስ የደረሰኝ መረጃ አለ። ጉዳዩ ተስተካክሎሉታል። ስለዚህ ቱኤክስ ስፖርት ላይ check ያድርጉ።
የኔ account አዎ account ኡን account ኡ ላይ ያረጋግጡ።
አዎ ስልኮት ሀምሳ ሰባት ዜሮ ስምንት
አዎ ደንበኛችን ጉዳዩ ተስተካክሎሎታል፣
እሺ ወደ ቱኤክስ ተመልሷል። ስለዚህ
ብሩ ወይም የኔ account game ምንድን ነው ቱኤክስ ስፖርት አዎ.
አስመልሳችሁ ወይም የኔ ሲዲ ብር።
ተመልሷል፣ ደንበኛችን ወደ ቱኤክስ ተመልሷል።
እሺ እሺ፣ አመሰግናለሁ።
ምንም አይደለም ደንበኛችን።